ጤና ሰለሚጃ ኢትዮጵያ ራሄል ነኝ። እባክዎትን ምን ሄሎ
እባክዎትን ምን ልርዳዎት?
እንትን ነበረ ከዚህ ቄንጠሪ አለሙ ቦረናዊ ነው። ፍሪጅ አይሰራም።
እሺ ቲን ናምበር አለው? ቲን- ቲን ናምበሮትን ይንገሩኝ።
ሲን ነምበር አለው። አዎ እሺ ይንገሩኝ።
ሲን ነምበሩን አዎ እሺ እሺ እሺ ቆይ ያወጣው ነው እንትኑ እሺ
ሶስት ዜሮ እሺ ቀጥሎ እሺ ሰላሳ ዘጠኝ እሺ ዘጠና ሰባት እሺ
አንድ ስልሳ ሶስት
እሺ እባክዎትን አንድ መስመር ላይ ጠብቁኝ።
እሺ
አለሙ ቦሮና ሆቴል ነው የሚለው እ አለሙ ሆቴል ነው የሚለው አሉና ቦሮና ሆ- ሆቴል ነው የሚለው አ አለሙ ቦረና
አለሙ ቦሮና ሆቴል አ አዲስ አበባ ምን የት ነው ሰፈሩ?
እዚህ አለም እንትን አለም ገና
ምን አሉኝ?
አለም ገና አለም ገና ምኑ ጋር እ- እዚህ ኬንተሪ ወደ ሰበታ መሄጃ ማለት ነው።
እሺ ፍሪጅ ምንድን ነው የሆነበት?
ፍሪጁ አያቀዘቅዝም?
አያቀዘቅዝም። ግማሽ part ይሰራል፣ ግማሽ part አይሰራም።
እሺ ማን ልበል ስም?
እ፣ ሀብታሙ
የአባት ስም?
ታደሰ።
አሁን የደወልበት ስልክ ቁጥር ለያዘው አዎ አዎ፣ ያዡ።
ያው ለሚመለከተው አካል አስተላልፌዋለሁ። በሁለት ሰዓት ውስጥ ይስተካከልልዎታል። ግልጽ ነው።
እ፣ እሺ።
ሌላ መርዶት ነገር አለ?
እ፣ ሌላ በቃ የሆነ ካለ እንደውል- እደውላለሁ።
እሺ እሺ። ስለ ደወሉ እናመሰግናለን። ስለምትሰግድ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ